ሄሎ hello ዮሐንስ አቤት customer ስልክ አያነሳም ብለኸኝ ነበር አይደለ?
አዎ አነሳለህ እንዴ? ተደዋወላችሁ?
ኧረ ለምሳሌ የሚል ዝግ ነው ጭራሽ አላነሳልህም?
አዎ
በቃ እ እንትን ኮኮን መልሰው እሺ።
እ እ ኮኮን መልሰው ኮኮን ኦፒየም እንዳትመልሰው እዛው ኮኮን መልሰው። ምናልባት እ አንዴ ከመለስነው በኋላ ላያወጡልን ስለሚችሉ ኮኮን መልሰው order ኡን።
okay ኮኮ ምግብ ቤት ሄጄ ልመልሰው አዎ ኮኮን ቦሌ ማለት ነው። እዛው ከኦፒየም ነው አይደል ያወጣኸው order ኡን?
አዎ በቃ ስለዚህ ኮኮን መልሰው። ልክ ስትመልሰው ግን አሳውቀን እሺ።
እሺ እሺ።